ለን ዝናብ ዝናብ ሰብዞለታው
hello hello አበባ እንዴት ነሽ?
አቤት ደህና ነሽ አይደል? hello አበባ ይሰማል? አዎ ይሰማል። አዎ አለን አለን። እንትን ቲቪ ያስቸገራችሁ እንዴ?
አዎ በጣም አስቸገረን እኮ በእናትሽ።
አሁንም እንደዛ ነው? እዛው ነሽ?
አዎ እዛው ነኝ።
ልሂድሽ AnyDesk ላኪልኝ እና ላሳየሽ። ይሄ እንትኑ I think tab ኡን ዝም ብሎ እየከፈተው መሰለኝ ለዛ ነው።
አዎ በራሱ አምሳ ዜ- ዜሮ ዜሮ እንዳለ እንትን ይላል። ከዛ ሲፈልግ ደግሞ ሙሉ ያጠፋዋል። ሁለቱንም የለም spin ኡንም keno ንም አጥፍቶ ይቀመጣል። ይዘጋዋል ማለት ነው።
okay እስኪ ከዛ እንዲህ- ቁጥር ያመጣል።
okay እሺ በቃ እስኪ እንዲህ እስኪ ላኪልኝና እደውልልሻለሁ።
እሺ እሺ እሺ እሺ።